ሰላም ጤና ይስጥልን። ድሮ ጋር ዶክተር አሚራ ነኝ። እባክዎ ምን ልርዱ?
እንደምን አለሽ?
ሰላም ነው ያለን oxygen concentrator አላችሁ?
እ ኦክሲጅን ኮንሰንትሬተር ኦክሲጅን ኮንሰንትሬተር አዎ አለ።
አስር ሊትሩ ስንት ነው?
እ እ አስር ሊትር ዋጋ ማወቅ ፈልጌ ነበር።
ዋጋ ቆይ check አድርጌ
እሺ ልጠብቅ።
አዎ እሺ እሺ
ይቅርታ እየፈለግኩለት ነው። እሺ እሺ ይመስላል ላይ ስለማያሳይ ትንሽ ይጠ እሺ
ሄሎ ደንበኛችን ሄሎ ወይ እ፣ check አድርጌ ደግሜ ልደውልና እንዴ
እ እ check አድርጌ ደግሜ ልመለስ።
እሺ ስልኬ ልስጥሽ ደውኛለሽ ወይስ?
አይ ችግር የለም እደውላለሁ።
እሺ እሺ መልካም አምሽ ይቅር እሺ ደውል